ጤና ይስጥልኝ ሁሉ ስፖርት ባኮ ምንድን ነው?
እሺ በቴሌግራም wallet ላክልኝ ብለሽ ነበር።
እሺ ልከዋል?
ልኬዋለሁ እና wallet ኡ ግን information የለውም ምናልባት verify code እንዳይሆን ብዬ ነው
በአንድ ጊዜ ይጠብቁ።
የሚላከው ምንም የለውም ስናየው
ተላልፎሎታል ተላልፎሎታል ሲስተካከል እናሳውቆታለን። አንዳንድ ጊዜ የ wallet issue ኡ ቶሎ አይፈታም፣ ጊዜ ይፈጃል።
okay አይ ግን የምትፈልጉት እሱ ነው የላክ ነው ማለት ነው።
ልክ ነው። ተው እሺ በቃ እሺ